ಚಪಾತಿ ಇದೆಯಾ ሄሎ አይሰማም
ይሰማል። ምን እንደው አ፣ እንትን ነበረ ከዚህ በፊት ደውዬ ጠይቄ ነበረ ሱቅ ነበረን
እሺ፣ እና ቻፕ ጋር ፔመንቱን ማስተሳሰር እንችላለን።
ይቻላል። አዎ፣ እሺ ዝርዝሩን በ- በቴሌግራም መስ እንችላለን።
ይቻላል። ስልክ ቁጥር ልስጦት?
እሺ ይላል text ማድረግ ነው ወይስ አይ ልንገሮት፣ ስልክ ቁጥሩን በዚህ text ማድረግ ስለማይቻል እ፣
ዜሮ ዘጠኝ ስልክ
ትንሽ ጫጫታ አለ መሰለኝ አይሰማም።
ዜሮ ዘጠኝ ስልሳ ስልሳ
ሰባ ሁለት ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት እሺ እናመሰግናለን።